አይደለም አሊባባ። ጤና ይስጥልኝ። ጤና ይስጥልኝ አሊባባ። ጤና ይስጥልኝ።
Hello
ጤና ይስጥልኝ።
ይሰማል?
አዎ ይሰማል። አባት ምን ለካውት?
በባንክ ይኖራል እንዴ እናንተ ጋር
ምን
መኪና?
በባንክ ሁሉንም መኪኖቻችን በባንክ እናመቻቻለን።
እኔ እጄ ላይ ያለኝ አምስት ሀምሳ ነው። ለዛ ነው የሚሆን።
ምን አይነት መኪና ነው የፈለጉት እርሱ?
ለታክሲ ነው ለ Ride ነው የሚሆን።
ሁላ Ride የሚሆን Lifan አምስት ሃያ አለን። አንድ ሚሊዮን ብር አራት መቶ ሺህ ባንክ ስድስት መቶ ሺህ cash ድርድር ይኖረን።
ሌላ ሲወጣ ነገር አሁን አይገኝም። አ?
አም- ወይ ደግሞ ሲኖር እንደውልሎት